ሄሎ
ሄሎ ሄሎ።
ሰላም ጤና ይስጥልኝ።
ሰላም ደህና hello አቤት፣ ከችፕችፕ ነበር የምደውልሎት።
እሺ የለውዝ ቅቤ ተረክበዋል? ይቅርታ አረ ጭራሽ የለም አልተረከብኩም ብሩን መለሳችሁት እንዲ አሁን አልመጣሎትም። አሁን ልንልክሎት ነው።
እ፣ ለ- ለውዝ ቅቤውን አ፣ ተል- በደስታ በደስታ ላኩልኝ እሺ ተልኮልዎታል። check ያድርጉት።
የለውዝ ቅቤው ነው ብሩ አ፣ አይ የለውዝ ቅቤው ሳይሆን ብሩ ነው የተላከሎት።
ለምን የለውዝ ቅቤውን አትልኩልኝም ይቅርታ በጣም ትንሽ የ product እጥረትም ስለነበር ነው በሰዓቱ።
መቼ ይገባል
እም፣ product በቅርብ ይገባል።
እውነት አዎ እሺ እሺ በቃ።
ብሩን refund አድርገንልዎታል። check ያድርጉት።
እሺ እሺ መልካም ቀን።